የሚሴስ የጥሪ ማዕከል ባልኮት ምልከው
ስለ በረራ አገልግሎት ለማወቅ ፈልጌ ነበር።
ይቻላል። ከየት ወዴት ነው ማወቅ የፈለጉት?
ከዱባይ ከኢትዮጵያ ዱባይ ለመቼ ነው የፈለጉት?
ከአንድ ወር በኋላ እሺ፣ ዋጋውን ነው ማወቅ የፈለጉት?
አ፣ እሺ፣ መመለሻዎት ከምን ያህል ቀን በኋላ ነው?
እ?
መመለሻዎት ከምን ያህል ቀን በኋላ ነው?
ምን አልከኝ?
መሄጃ ብቻ ነው ወይስ ደርሶ መልስ ነው የሚፈልጉት?
ደርሶ መልስ ደርሶ መልስ ደርሶ መልስ። እሺ፣ ከአንድ ወር በኋላ ስለሆነ የሚፈልጉት
እ፣ እ፣ መመለሻዎት መቼ ነው የሚሆነው? ከምን ያህል ቀን በኋላ?
ከሳምንት በኋላ ከሳምንት ከሳምንት በኋላ ከአምስት ቀን በኋላ ማለት ነው።
አ፣ እሺ፣ አንድ ጊዜ ጠብቁኝ እባክዎትን፣ እያየሁት ነው።
እሺ
እሺ ልክ የዛሬ ወር ከሆነ እ፣ የሚነሱት ከዛም የሚመለሱት ከሳምንት በኋላ ከሆነ በዘጠኝ August ነው በአስራ አምስት August ነው የሚሆነው መመለሻዎት።
አ፣
የቀጥታ በረራ ነው የሚፈልጉት?
ከዚህ ዱባይ ከ- ከአዲስ አበባ ዱባይ ማለት ነው።
እሺ ከዚህ ዱባይ እ፣ የበዛ እርሶ በመረጡት ቀን ያለን
እ?
እሺ እያየሁልዎት ነው። እሺ አንድ ደቂቃ ይጠብቁኝ።
እሺ ችግር የለም።
ሁለተኛ ክፍት የበረራ ቦታዎችን ማሳወቅ
እ፣ አንድ መንገደኛ ብቻ ነው አይደለ? መንገደኛ
አንድ መንገደኛ ነው።
እሺ እሺ ለአንድ መንገደኛ ከአዲስ አበባ ዱባይ ደርሶ ምን ከአንድ ወር በኋላ ከ- ከአንድ ወር በኋላ አምስት ቀን ቆይተው የሚመለሱ ከሆነ የአጠቃላይ የትኬታችን ዋጋ ሰላሳ ሁለት ሺ ዘጠኝ መቶ ሀያ አምስት ብር ነው።
ሰላሳ